ጥያቄ በጣም ስለምትወዳችሁ ድርዶ
ሄሎ ሄሎ ተነስተልኝ
እ ተቋርጦ ነው። እሺ አየህልኝ ለሰሶን ሊያደርሱ ምርት ነው የፈለጉት ወይስ መሄጃ መምጫ ብቻ ነው የፈለጉት?
አይ መሄጃ ብቻ ነው።
ዋን ዌይ እሺ። ቅዳሜ ሳምንት ቅዳሜ አይደለ?
አ
በሀያ ማለት ነው።
ያ
አንድ ጊዜ እያየሁት ነው። አንድ ጊዜ ጠብቁ። እርስዎ በአዳር ውስጥ ምንም አይነት በራ የለም። በሀያ አንድ ነው የሚጀምረው በራ እሑድ።
እሑድ ነው እንደ የሚጀምረው?
አዎ እስከዛ ድረስ ያሉት በራዎች ሙሉ ናቸው።
እሺ ለአርብስ ከዛ
እሺ ለአርብ እስከ አርብ ባለው ነው ሙሉ?
አይ እርስዎ በዓሉ ቀን ነው ቀኑ ቀይረው ይሉት እርስዎ በዓርብ ይፈልጋሉ። በዓርብ ነው ይሉት በአስራ ዘጠኝ
እሺ በአርባ እሺ በአርብም ምንም አይነት በረራ የለም። የሚጀምረው እሑድ ነው። እስከዛ ድረስ በዓሉ ድረስ ሙሉ ነው። አሁን የሚያሳየኝ እሱን ነው።
Okay እሺ በቃ
እሺ፣ ሌላ የምረዳዎት ነገር አለ?
እ ሌላ የምረዳዎት ነገር አለ?
አይ አመሰግናለሁ።
እሺ፣ ስለደወሉልን አመሰግናለን። መልካም ቀን